ቆይ ንገር አሮጌ
ሄሎ ሄሎ ጤና ይስጥልኝ አብሮ ይስጠልን።
ከ ChipChip ነበር የምንደውልሎት
እሺ እሱ እንዴት ናችሁ?
ሰላም እንዴት ነው order አድርገን መጣ product አሉት
አዎ ጋቢ ለምን?
እሺ ለነገ እንላክሎት ነገ መረከብ ይችላሉ አዎ እችላለሁ።
ነገ የት እንላክሎት location ቸርችል ቴሌ head office።
head office አዎ እሺ ነገ እንልክሎታለን ChipChip ስለተጠቀሙ እናመሰግናለን እሺ እሺ መልካም ምሽት እሺ